ሄሎ ሄሎ አግኝቼዋለሁ።
ሞሉ የሚሉትን አ- አ- እየሞላው ነው።
እሺ ይሙሉና continue ይበሉት።
እሺ።
ኢሜሎትን ካስገቡ በኋላ በኢሜሎት የሚልክሎት ኮድ ስለሚኖር እ እ ኢሜሎትን ካስገቡ በኋላ በኢሜሎት ኮድ ይልክሎታል።
ኮድ ልክ ልካል። እሺ አንዴ ጻፋት የጻፍኳት ነው።
እሺ እሺ
ኮንፈርም ልበል